ሄሎ ሄሎ ዮናስ ወይ ወይ ወይ ሰላም አለ ሀና ነኝ።
ወይ ወይ አንተ እሺ ከስተመር ይምጣልኝ ብላለች። አደርስላት ስልኩን አንስታለች። አሁን
እኮ አይደለም ምንድን ነው? አይ ከተመለስኩኝ መንገድ ተመለስኩ በኋላም እንዴት ነው ተመልሶ ተባልኩ መንገድ ተመለስኩ። ወደዚህ መለስከው እንዲህ ምግቡን
ደርሻለሁ፣ አራት ኪሎ ደርሻለሁ እኮ እኔ በቃ መመለስ ጀመርኩ በቃ
እኮ አደርስላትና ሰዓት ይስተካከልልሃል። ይምጣልኝ አለች። አሁን
አዎ፣ ስለዚህ ነዳጅ ነው በዛ ላይ አስቡ። በቃ አደብ እሺ፣ በቃ ሰዓት ደውልሽ እም፣ አሳውቅ ቦት ላይ ኦን ታይም ብለህ አሳውቅ።
እሺ በቃ እሺ።